ከአሪፍ ቤት ነው የምንደውልልዎ ደንበኛችንን። ጤና ይስጥልኝ ይሰማዎታል?
ጤና ይስጥልኝ ይሰማል።
እሺ ከአሪፍ ቤት ነው የደወልንልዎት።
እሺ አሁን ደውለው በነገሩ መሰረት በድጋሚ check አድርገንልዎት ነበር እና በእኛ በኩል እንደሚያሳየው መቶ ሀምሳ ብሩ የገባው ወደ ጃምቦ ቤት account ኦት ነው።
መቶ ሀምሳ ብሩ የኔ screenshot ኡ አዎ በ screenshot ላይ በላኩት መሰረት መቶ ሀምሳ ብሩ እና መቶ ብሩ ወደ ጃምቦ ቤት ነው የተላለፈው። ስልሳ ብሩ ደግሞ ወደ ቴክስ ስፖርት ነው።
እሺ እሺ በዛ መሰረት check ያድርጉትና አሁንም ካልገባ betting site ኦቹን ያናግሯቸው።
እሺ እሺ መልካም ምሽት ይሁንልዎት።
እሺ